ሰላም ሰላም ነኝ።
hello ሰላም ነው ሰላም እንዴት ነህ?
አለን እግዚአብሔር ይመስገን። ስምሽን ማን አልሽኝ?
እ እ ስምሽን ማን አልሽኝ?
ሰላም ነኝ ሰላም ሰላም ሰላም፣ እንዴት ነሽ ሰላምዬ?
አለው እንዴት ነህ?
እግዚአብሔር ይመስገን። ልዑል ነበርኩኝ እና rider ያው ታውቂኛለሽ እሺ።
በሚሉ driver አዎ ልዑል ነኝ። አዎ PIN ኡን እንድታይልኝ ነበረ ስልሳ ዘጠኝ ስልሳ ሁለት ስልሳ ዘጠኝ ስልሳ ሁለት አይደለም?
አ ስልሳ ሁለት በቃ check አድርግልሃለሁ አባ።
እሺ እናቴ በቃ አመሰግናለሁ።
እሺ እግዚአብሔር